hello ሰላም ጤና ይስጥልን Best Bet hello hello ሰላም ጤና ይስጥልን Best Bet
deposit አድርጌ ነበር የት እና ሁለት ሰዓት ላይ ነበር ያደረኩት ስምንት ሰዓት ላይ ያጋለች እሺ deposit message ኡ ልከህ ነበረ?
አዎ ልከዋል። እስካሁን አልገባም።
እሺ መቼ ነው አንዴ ቆይ እንደዚህ ቸል ብዙ ነው ቆይ transaction ስለሆነባቸው ነው ቻፓ ልከናል። ከቻፓ መልስ ሲሰጡን ሁላችሁም ላይ ይገባል። እሺ ቻፓና Best Bet አንድ አይደለ?
እ ቻፓና Best Bet አንድ አይደለ?
አይ ያው የ transaction ኡ የ- የብቻ ነው። አሁን ለምሳሌ Best Bet የኛ ነው፣ ግን ደግሞ system ነው። የቻፓ ደግሞ system ነው አዎ የቻፓ system ማለት ገብቶኛል። እና አጋራችን ነው፣ ግን እነሱ እኮ እየሰሩ ነው።
ቆይቶ እሺ እኮ ቆይቷል እኮ አሁን እኮ ለመጫወት ጫ- ኳስ ለማድረግ አዎ ነበር እኮ በጣም ብዙ ነው።
የላኩት እሺ
እ ብዙ ስለሆነ ነው። አንዴ failed ስላደረገባቸው ነው። እሺ ቻፓ
እና መቼ ነው ይፈጠ መቼ ይላካል?
ይሄው እየላክንላቸው ነው። ትንሽ ጠብቁን።